እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሰው። ታሜጋስ በዓመታት የሥራ ዘመናችን ከፍተኛ ጥራት ያላቸው ምርቶችን እያስመጣን ደንበኝነታችን ተጠናክሮ ስለቀጠለ እጅግ ደስ ይለናል። አሁንም ለበዓሉ ቤቶን የሚያስቡ ቢሮውን የሚያደምቁ እጅግ ዘመናዊ ፈርኒቸሮችን አስመጥተናል። በተለያየ ቦታ ባሉን ሾሩሞቻችን ይምጡና ይጎብኙን። የ finishing ዕቃዎቻችንም ሴራሚክ፣ ፖርስሊን፣ ግራናይት በ color፣ በ size፣ በዲዛይን በአማራጭ የተሞሉ ናቸው። ታሜጋስ በ construction በኩል በርካታ የ construction ዕቃዎችን እንደምናስመጣ ይታወቃል። ሌላው አዲስ ነገር ለኑሮ በጣም ምቹ በሆኑ site ኦች በዲዛይናቸው የተዋቡ በግንባታ ጥራታቸው ዓመታትን በውበት የሚሻገሩ ቅንጡ የመኖሪያ አፓርትመንቶችን እየገነባን ነው። ታሜጋስ ራዕያችን ገና ሰፊ ነው። ታሜጋስ